የምትጠቀመው número?
ሊም Best Bet
አለም ሰላም ጤና ይስጥልን።
ሰላም ነው።
እግዚአብሔር ይመስገን።
ሀምሳ ሀምሳ ሺህ ሀም- ሆነ፣ ሀምሳ ሺህ እና ሀያ ሺህ ዊዝዶ አድርጌ ነበረ።
ሀምሳና ሀያ ሺህ አዎ በዚህ ስልክ
አዲስ አንዴ ይጠብቁን። ትንሽ ታገስኝ እሺ። ይቅርታ እሺ፣ ችግር የለውም ችግር የለውም።
ናሆም ቺራቅ ነው አይደለ?
አዎ አሁን ሲራ account number ኡ አንዴ ልንገርህ እና ይሄ check አድርግልኝ። አንድ ሺ ሀያ አንድ አስራ ሁለት ሰላሳ አምስት ሰባ ስምንት አራት አዎ ልክ ነው ልክ ነው አይደል?
ልክ ነው።
እሺ confirm አድርጌ ላለሁ ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባል። እሺ እሺ ቴንክ ዩ ፕሮሰሲንግ ላይ ነው። እሺ መልካም ቀን።